ጤና ይስጥልኝ ሰላም ነዎት? እኔ በበኩል የጉዞ አገልግሎት
ድጋሚ እስቲ አልሰማሁሽም ድጋሚ አልሰማሁሽም ጤና ይስጥልኝ ይፈልጉ ጉዞ መረጃ አሉ?
ኦኬ፣ ትንሽ አፋ አንዴ እንትኑ እስቲ ዙሪ አዎ፣ በቃ ብዙ አይቅረብ። አሁን አውሪ።
ጤና ይስጥልኝ ሄሎ ቪዛ ሲፈልጉ የባኮት ምን አይዞ
ኦኬ፣ ቦኛል
አድርቱ ሄሎ ቪዛ ሲፈን ይጣማል ወደ ይፈን ነው ይመላከም ይፈኒክ
በቤት ጋር ነው አከም ጅርቱ ሄሎ ቪዛ ሲፈን ይጣም ወደ ይፈን ነው ይመላከም ይኒከን
ሆነ ችግር አለች